ሄሎ
ሄሎ፣ ጤና ይስጥልኝ።
ሄሎ ሄሎ ሄሎ ሄሎ፣ አቤት መስገን ሄሎ ሰላም ነው? እንዴት እንዴት ነሽ? አለን እግዚአብሔር
አለን። ያው ሰርቷል።
አዎ፣ ነግሬሽ የለ ትናንት ቀላል ነገር ነው ብዬሽ አዎ አዎ ብለኸኛል።
አዎ
ረጅም ጊዜ ስለወሰደ አላም አዎ ልክ ነሽ አዎ አንቺማ ልክ ነሽ አዎ። እና አሁን እ።
ምን መሰለክ፣ አንደኛ እ፣ ትንሽ እንትን ሰዎችን እያስደወልኩ ነበረ ወደዚህ ማዕከል እ፣ አይድል ይሆናል ታውቃለህ እ፣ እንዴ አይደለም እንትን ይሆናል busy ይሆናል እ፣ ትንሽ
busy ይሆናል ማለት ሰው ሲደውል አይገኝ የሚል አዎ ላይ ነው okay።
ቶሎ ብሎ እኔ ሳልይዘው ነበር የገዛ- ቶሎ አይገባልኝም እኔ ግን ስንት ቁጥር?
አልተያዘም እ?
ስንት ቁጥር ነበር የገዛችሁ?
ሰማንያ አንድ ዜሮ ሁለት እ፣ አይ እ፣ ስንት extension ነበር የገዛችሁ?
እ፣ አምስት extension አዎ okay። ስለዚህ አምስት መቻል ይችላል። ከዛ test አዎ።
ላድርገውና ከአምስት በታች ከሆነ እ፣ እ፣ ቴሌዎችን አናግሬ እነግርሻለሁ።
እሺ ሌላው ጥያቄ ደግሞ ለምሳሌ ለዋይ ሲደውል wait thirty second ምናምን ነው የሚለው እና እ፣ ግን እንኳን ወደ ሻሸመኔ ከተማ የጥሪ ማዕከል መጣችሁ የሚለውን በሶስቱ ቋንቋ add ብታደርግልን ብዬ ነው። ምናልባት ክፍያ የሚያስፈልግ ከሆነ additional የሚደረግ ነገር ካለ በእኛ በኩልም እሱን እንድትነግረኝ ነው። እ፣ ሄሎ ሄሎ ሄሎ፣
አቤት መስከረም ይሰማል።
እ፣ አሁን ተቋርጦ ነበር። ይሰማል?
አ፣ የእኔ ኔትወርክ ያስቸግራል። እ፣ እሱን ኦዲዮ ያልሽኝን IVR record የምታስደርጉት እናንተ ናችሁ በምትፈልጉት sound ማለት ነው። እኛ እሺ።
ስለማናውቀው እሱን record አድርገሽ system ኡ ላይ እንዴት upload እንደሚደረግ አሳይሻለሁ።
እህ እሱን ካደረግሽው ወይ እ፣ እንትኑን እንሰራላችኋል አሀ እዚሁ እዚሁ record ማድረግ እንችላለን።
ትችላላችሁ። እዛው ላይ insert አድርጋችሁ እ፣ በምትፈልጉበት ሰዓት replace ማድረግ ትችላላችሁ።
እህ እ፣ እዛው admin ላይ የሰጠ እ?
ይለው ትንሽ ይቆራረጣል፣ ትንሽ ይቆራረጣል።
አሁን አሁን አሪፍ ነው።
እንትን አድሚን የሰጠናችኋል አይደለ?
አ
እሱ ላይ እንደፈለጋችሁ ወዲያው መቀየር ትችላላችሁ። በምትፈልጉ ጊዜ አይቪአር እንደፈለጋችሁ መስራት ትችላላችሁ።
አሃ ስለዚህ በእሱ መጠቀም ትችላላችሁ። እንዴት እንደሆነ እም፣ የመጀመሪያውን እኛ እንሰራላችሁ እና አብረን እም።
እናሳያችኋለን እንዴት እንደሚሰራ።
እሺ መልካም። ስለዚህ እ፣ አሁን እሱ ምንም አይነት cost የለውም ማለት ነው።
አዎ እሺ ሌላው ደግሞ ምን ፈለጉ?
audio record ማድረጉ ግን ሊኖርባችሁ ይችላል። ያው ስቱዲዮ አዎ።
ምናምን መቅረጽ ካስፈልጋችሁ አሃ እሺ፣ አ።
audio recording ማለት ነው።
እሱን አዎ፣ ከኛ ውጪ ማለት ነው አዎ።
outsource እህ አ።
እህ፣ እሺ ማለት በግል በእኛ አዎ፣ ቢሮ በራሳችሁ ማድረግ ትችላላችሁ። ያው quality ምናምን ካሰባችሁ ነው እንጂ አዎ quality እ፣ ይፈልጋል።
እንደፈለጋችሁ እንደፈለጋችሁ አድርጋችሁ record ማድረግ ትችላላችሁ። እሱ እህ።
የእናንተ እንትን ነው።
እሺ አሁን ደዋይ ሲደውል እ፣ እ።
ምን አይነት እነን እነን የሚያስ ብሎ ነው የሚያመጣው እና ቁጥሩ እንዲመጣ እናደርገዋለን። እሱን ስላለቀቁት ነው እንነግራችኋለን።
አዎ እሺ አዎ፣ እሱ ቁጥሩ ይመጣል።
እሺ በቃ አሁን እሺ።
check አድርግና ሳልወጣ ቀዳሚ ስለሆነ እወጣለሁ እና ንገረኝ የየትኛውን እምትይ እ፣ check የምታደርገውን extension ኑን check አ- አድርግና እነሱን እነሱን ቴሌዎች ስለሆኑ እ፣ check የሚያደርጓቸው ለእነሱ ነው ሪፖርት ማድረገው ከእነሱ ሲመጣ እንትን የሚሉት እና ከገቡ ዛሬ check እንዲያደርጉ ታደርጋለሁ።
አንተ ካልገቡ ሰኞ ጠዋት።
partner ኣቸው ነህ እንዴ?
እ? እ?
partner ኣቸው ነህ እንዴ?
አ አ አ አ፣ እሺ በቃ እሺ እሺ እሺ እሺ አመሰግናለሁ።
እግዜር ይስጥልኝ።